አቤት ጤና ይስጥልን ከቢጃ የጥሪ ማዕከል ለምን ደውለው ይሰማታል ደንበኛችን ይሰማል ይሰማል ቤተ ቃና ጋርመን ሰፈራ አሊ ቢራ አደባባይ አካባቢ ያለው ነው አዎ አዎ
እሺ በዚህኛው በነገሩን እንትን እ እንዲነሳልዎት የሚል ጥያቄ ማንም አላቀረበም ዛሬ ነው አሁን መዝግቤ ያስተላለፈ መስመር ላይ ጠብቁ
እሺ የእርስዎን ስም ይነግሩናል አለም ማን አለ አሌክስ አሌክስ ማን አዳነ
ስልክ ቁጥር የደወሉበት እናያዛ ይቻላል
ደንበኛችን ጥያቄዎትን መዝግበን ለጥገና ባለሙያችን እናስተላልፍልዎታለን ሌላ መረዳዎት ነገር አለ
ሌላማ የለም ይሄን ብቻ አፍጥኑልኝ እሺ ደንበኛችን ወረፋ ከሌለ በስፋት ይጠመጥሩልዎታል ስለደወልን እናመሰግናለን